ጤና ይስጥልኝ። የኢትዮጵያ ሲቪል ላይ ዋቆ ምን ልርዳዎት?
ጤና ይስጥልኝ።
ሰላም ምን ልርዳዎት?
ከደብረ ዘይት ነበረ የምደውለው።
እሺ ምን ልርዳዎት?
ሳን ጆርጅ ሃውስ አለኝ ብ- ደብረ ሄሎ?
ዘይት ውስጥ ማለት ነው። እ?
ሄሎ ሳን ጆርጅ ሃውስ ቤት አለኝ ደብረ ዘይት ሄሎ?
ውስጥ። ሄሎ ሄሎ፣ አይሰማም እናቴ?
ሄሎ ሄሎ
ሄሎ
ሄሎ